ጤና ይስጥልኝ ሁሉ ስፖርት ባኮ ምንደዳው
ሁሉ ስፖርት ቢዚ በልቼ ነበረና አካውንት ውስጥ ቴሌ ብር ልኬ አልገባልኝም።
ምን አለኝ?
አካውንት ውስጥ ብር ልኬ አልገባልኝም በልቼ ነበረና ወደ ቴሌ ብር አስተላልፌው ብሩ ቀለበ የለም ወደ ቴሌ ቴሌግራም ብር ላይ ልከውልናል።
እ ቴሌግራም ላይ ልከውልናል።
ምኑ ነው የምልከው?
ዊዝድሮ አድርገው ነው አይደል ያልገባሉት?
አዎ ልኬው ከዛ በኋላ ላይ አ- አልገባ- ከ transaction ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
ምኑን
ከ transaction ኖች ላይ ያልገባሉትን አሁን አልገባልኝም ያሉት transaction ከፎቶ አንስተው ይላኩልን። transaction history ላይ
አልገባኝም። አይ ድሮ ጥያቄዎት withdraw ነው አይደለ?
አ ወደ ቴሌ ብር አስተላልፌው ከዛ ወደ ቴሌ ብር አልገባም ዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩ ደንበኛች።
ብሩ ነው
አዎ
እም፣ ጀም- የትኛው ነው ተማነሰው?
በአማርኛና በእንግሊዝኛ ነው የሚጠቀሙት።
አማር- እንግሊዝኛም transaction history የሚለው ውስጥ ግቡና ባንክ transaction ያገኙታል።
ትራን- transaction ከዛ ቴሌግራም ላይ ልላከው አዎ